ጤና ይስጥልን ይድሮጋ
ጤና ይስጥልኝ እናት አሁን ደውዬ ነበረ ከአንድ ሁለት ደቂቃ በፊት መድኃኒት እንፈልግ እየፈለግኩሎት ነው እና አሁን currently የለም እስቲ ካለ ደግሜ ደውዬ እነግሮታለሁ አሁን የለም አዎ
እሺ የት እንዳለ ማታቂም እማ
አዎ የለም እዚህኛ branch ኣችን ጋር የለም እስቲ እሺ እንትን ካሉልኝ check አድርጌ ደግሜ እደውላለሁ በዚህ ምን ያህል ደቂቃ እ ምን ያህል ደቂቃ እናት
እስቲ ወደ በኋላ ደግሜ check አደርጋለሁ
እሺ አሁን የለም ስላሉኝ እሺ ደውልና አመሰግናለሁ